ያንቺን ፍቅር ብቻ ሸክፈ ሸከር ቤቴ ከፍቅር አንባ እሺ በይኝ አብረን እንግባ ወደ አዲስ አበባ ልውሰድሽ ወደ አዲስ አበባ ወደ አዲስ አበባ ልውሰድሽ ከፍቅር አንባ ልውሰድሽ ገር ከኔ ሀገር ልውሰድሽ ገር ልውሰድሽ ገር ብቻዬን እንዳልቸገር አቆራርጬ ቆላ ከደጋ ተማምኜብሽ መጣሁ አንቺ ጋ ካላሳፈርሽኝ ከቀናኝ ድረስ አይሎ ጋ ብዬ ይዤሽ ልመለስ እሺ በይኝ ሸገር ብቻዬን እንዳልቸገር ፍቅር ነኝ ልቤ ተራራ የአዲስ ልጅ የሸገር አውራ እሺ በይኝ ሸገር ብቻዬን እንዳልቸገር መርካቶ ሲኒማ ራስ ላይ ሽር እንደውን ሸገር አዲስ ላይ ወደ አዲስ አበባ ልውሰድሽ ወደ አዲስ አበባ ወደ አዲስ አበባ ልውሰድሽ ከፍቅር አምባ ልውሰድሽ ሸገር ከኔ ሀገር ልውሰድሽ ሸገር ልውሰድሽ ሸገር ብቻዬን እንዳልቸገር ያቀናው ስንቱን አልፈ ያንቺን ፍቅር ብቻ ሸክፈ ሸከር ቤቴ ከፍቅር አንባ እሺ በይኝ አብረን እንግባ ወደ አዲስ አበባ ልውሰድሽ ወደ አዲስ አበባ ወደ አዲስ አበባ ልውሰድሽ ከፍቅር አንባ ልውሰድሽ ገር ከኔ ሀገር ልውሰድሽ ገር ልውሰድሽ ገር ብቻዬን እንዳልቸገር አንቺ የውጋር ጽጌረዳ የልቤ ወዳጅ ሁኚ እንግዳዬ አንቺ አይነ ቆንጆ አንቺ አይነ ሌባ ባትሽ ልውሰድሽ አዲስ አበባ እሺ በይኝ ሸገር ብቻዬን እንዳልቸገር ፍቅር ነኝ ልቤ ተራራ የአዲስ ልጅ የሸገር አምራ እሺ በይኝ ሸገር ብቻዬን እንዳልቸገር ሸገር ላይ ቤተጃን ሜዳ ልውሰድሽ ያኮኝም ባዳ ወደ አዲስ አበባ ልውሰድሽ ወደ አዲስ አበባ ወደ አዲስ አበባ ልውሰድሽ ከፍቅር አምባ ልውሰድሽ ሸገር ከኔ ሀገር ልውሰድሽ ሸገር ልውሰድሽ ሸገር ብቻዬን እንዳልቸገር ሸገር አዲስ ላይ ሆነሽ የበላይ አዱ ገነት ላይ አጠልቅም ፀሐይ ሸገር አዲስ ላይ ሆነሽ የበላይ አዱ ገነት ላይ አጠልቅም ፀሐይ ሸገር አዲስ ላይ ሆነሽ የበላይ አዱ ገነት ላይ አጠልቅም ፀሐይ ሸገር አዲስ ላይ ሆነሽ የበላይ